ቆራረጠ እንትን ሌላ እሺ፣ አሁን ደህና ነው የሚሰማው?
አዎ ይሰማኛል።
እ እ ሰምተሻል አንቺ?
ይሰማኛል።
እሺ፣ እንትን ተመነበ ማርታ ቤት ግሩፕ ዳሽ የሚመጥን ለሽንኩርት
ሄሎ ሄሎ ሁላት ወይ
እሺ